ጤና ይስጥልን። ሄሎ ሄሎ
አቤት አቤት
ሄሎ
አቤት አቤት ልማት
ሄሎ
አቤት
ይቅርታ ድምጾት ትንሽ ራቅ ብሏል። ሄሎ አቤት አቤት አቤት ኢትዮ መቶ ሰላሳ ነበር የምደውልልዎት።
እሺ
መልእክት አልገባልዎትም?
አልደረሰኝም።
እሺ check ማድረግ ይችላሉ?
ይቻላል።
እሺ check ያድርጉትና
እሺ ከኢትዮ መቶ ሰላሳ የተላከ መልእክት አለ።
እሺ
መልሼ ልደውልልዎት?
ደስ ይለኛል። እሺ እሺ እሺ